ጤና ይስጥልኝ በሽት ቤት
ጤና ይስጥልኝ ሰላም ነው። ዲፖዚት ዲፖዚት አድርጌ ለመጫወት ዘጠኝ መቶ አልገባኝም ጌሙ ላይ እስካሁን።
እሺ ቴሌግራም ላይ ልከውልን ነበር።
አይ አላኩም ቴሌግራም።
እሺ ስልክ ልስጡትና ከምንድን ነው ከቴሌ ብር ነው?
አው ከቴሌ ብር ነው የገዛው።
አዎ ሲቀንስ ከቴሌ ብር ቴክስት አዎ።
ይገባሉ ታላል። ያንን ቴክስት ስክሪንሻት አድርጉ ይላል።
ላክላችሁ።
አዎ ቴሌግራም ላይ እሺ